ሄሎ ሄሎ ሰላም ነሽ?
እንዴት ዋልሽ?
እግዚአብሔር ይመስገን። ደውለን እ እ አ ደውለህ ነበር ምሽቱ ተቋረጠ። እሺ ምን ልታዘዝ አሁን?
እ ሰማንያ ስ እሺ already ደውያለሁ። እንትን ማሽን ሰጥተን ነበር እሺ እና ከሁለት ከሶስት ቀን በኋላ ደውሉ አሉን። ያው መደወሌ ነው ማለት ነው።
ማሽን አዲስ ማሽን ነው አይደለም እ አመታዊ እንትን ነው።
እድሳት የገባ አዎ፣ መች ነበር የገባ ነው።
ያስገባው?
ሐሙስ ወይ ዓርብ መሰለኝ።
የማሽን ቁጥር ታውቀዋለህ?
የማሽን ቁጥር የማሽን ቁጥር አላ አልገባኝም። አ- ምኑ ላይ አለ? እዚህ አሁን ደረሰኝ ስለያዝ መረክ ፎርሙን ደረሰኛውን የ- ግልጽ አድርጋትና እድሳት እሺ።
ያስገባኸው እድሳት ነው። አዎ።
እሺ ገለጥ ታደርገው ከላይ አለ አለ ከስም ከድርጅታችሁ ስም በታች አለ አለ
አቶ አቤል ካራ ከሚሉ የሽያጭ እ፣ መመዝገቢያ PMA መለያ ነው፣ ቁጥር TDB ነው?
ፒኤምኤ እሺ ፒኤምኤ ንገ- ንገረኝ እሺ ፒኤምኤ ፒኤምኤ
ዜሮ ዜሮ ዜሮ ዜሮ
አንድ አንድ ሰባት ሁለት ስምንት
ሰባት ሁለት ሁለት ስምንት ስምንት አስራ ሰባት ሀያ ስምንት ማለት ነው ፒኤምኤ
ፒኤምኤ ዜሮ ሁለት ዜሮ ዜሮ አለ አስራ ሰባት ሰባት ከዛ ሀያ ሀያ ስምንት ስምንት ያ እሺ እድሳት ነው አይደል የገባው አ- እድሳት ነው እሺ ቅድም ግን ስትደውል ኔትወርክ ተቋርጦ ስለነበረ ነው እሺ ነው ችግር ግን አዎ።
ያ በ normal ስልክ ያናገረኝ ልጅ እ፣ እሺ አስተካክል አጠገብሽም ካለ ማለት ነው። ስልክ እሺ።
ላይ ከሆነ አንድ ሰው ስርዓት ያስፈልጋል። አ? መበሳጨትም አያስፈልገውም። ሲጀመር ምንም የማያውቅ ሰው ሊደውል ይችላል።
እሺ ሲጀመር እናስተካክላለን።
መልሼ ደውዬለታለሁ። ማንሳትም ነበረበት።
እሺ እናስተካክላለን። በጣም ይቅርታ busy ሆኖ ይሆናል።
አይ no አንስተዋል እኮ ምንድን የም- የሆነ ነገር አለኝ እዚህ ላይ አሁን እሱ አንቺ ያልሽኝ አሁን ግልጽ ይኸው ነገርኩሽ። እሱ የሚለኝ ደግሞ ማያውቅ ከሆነ አላውቅም እኔ ብሎ እነግርልሃለሁ ነው ማለት ያለበት። እማ እዚህ ላይ ያልተጻፈ ነገር አሁን ቢጠይቀኝ እኔ ከየት አመጣለታለሁ? ሲጀመር ማለት ነው። አሁን አንቺ የሽያጭ መመዝገቢያ ምናምን አልሽኝ፣ PM ያልሽኝ ይኸው በ- አለ ብዬ ነገርኩሽ።
አዎ ስለዚህ አስተያየት ለመስጠት እሺ እናመሰግናለን።
ልጠብቅሽ ወይ?
ደውልልሃለሁ። እኔ አዎ፣ መልሼ አሳውቅሃለሁ። ደውልልሃለሁ።
እሺ thank you እሺ እሺ